ጤና ይስጥልኝ።
ወይ ሰላም እንዴት ዋል? እ እ ሲስተሙ ብር የተላለፈ ብር አልሰራም። ዛሬም
ማን ልበስ ሞተ?
ቅዳሜ ዕለት ትራንስፈር የተ- ብር አድርገን ነበረ። ቅዳሜ ዕለት ብር ትራንስፈር አድርጌ ነበረ። በስተካከልልሃል ተብሎ ከመዝገቡ እስከ ዛሬ ድረስ ከሁሉ ስፖርት አስተላለፌ ነበር። በእናንተ ድርጅት ባሪፍ
ስሞት ማን ልበል? ደንበኛችሁ ቢኒያም አንበሴ
ቅዳሜ ነው ያስመዘገቡት?
ቅዳሜ ያው
እሺ፣ አንዴ መስመር ላይ ጠብቁኝ፣ check ላድርግ። ደንበኛችን መስመር ላይ አሉ? ይሰማል?
አቤት የለም
መስመር ላይ ስላስጠበቅ ነው ይቅርታ። ቅዳሜ case ኡን create አደርግልዎታለሁ።
እ
ቅዳሜ case ኡን create አደርግልዎታለሁ። ምን ነበረ እ ከሁሉ ስፖርት ወደ ቴሌብር ሲያስገቡ አልገቡለትም። ቴሌብር ላይ
እ
ይቆራረጣል ድምጾት
እሺ ያው ልንቀሳቀስ ነው። እ አሁን ይሰማል?
አዎ ምን ነበር case ኡ ከሁሉ ስፖርት ወደ ቴሌብር አልገባም?
ቅዳሜ ዕለት ይኸውልሽ ከሁሉ ስፖርት ወደ ቴሌብር ነው transfer ያደረኩት ማለት ነው ብሩ ከሁሉ sport account ኤ ቀንሷል ብሩ ቴሌብር account ኤ ላይ አልደረሰም ስንት ብር ነው?
እና በተደጋጋሚ ደውዬላቸው እየሰራን ነው እንለቅልሃለን ያሉት እስካሁን ግን አልመጣም
ደንበኛችን በ- በ- በጣም ብዙ ሰው እያመለከተ ስለነበረ ነው እ።
የተፈጠረው እ፣ መጉላላት እ፣ ይቅርታ እንጠይቃለን። ስንት ብር ነበር amount ኡ?
እ ስንት ብር ነበረ?
አስራ ሁለት ሺህ ብር
screenshot ልከዋል እ፣ ቴሌግራም ላይ
እ ቴሌግራም ድምጽ ላይ አይሰማም screenshot- አሁን ይሰማል? ደንበኛችን
እሺ በዚህ ስልክ ቀይሬ ልደውል ይሰማዎታል?